የመስፍን ቪዛ እኮ ላይ ነው የገባኩት። ምን አይነት ተማሪ ቻለች ለት
አሁን ደውዬሽ ነበረ እና መስመር ገቡ ነበር።
እሺ ደንበኛችን የት ሀገር ነው ይፈልጋሉ?
ደቡብ አፍሪካ ለማለት ደቡብ አፍሪካ
ደቡብ አፍሪካ በምን በምን ቪዛ
በስራ ምክንያት በስራ okay። እሺ ስራ አግኝተዋል? እዛ እ ስራ አግኝተዋል?
ስራ አላገኘሁም።
ስራ አላገኙም?
አዎ እሺ አንድ ወስነ ላይ ጠብቁን።